hello ማ hello ወይ ልጠይቅልሽ ገብቼ እ እሺ
ገና ነው። ቆይ አንዴ ስልክ እያወራሁ ስለሆነ ነው።
እሺ እሺ እንጠብቅሽ። ክፍት ይሁን ስልኩ
እሺ እ system unit ነው። cash register የላችሁም እዚህ አልገባም።
አ- አይ አልገ ይዞ ተመልሻለሁ ይዘሽ ነይና ስትመጪ ይዘሽ ትመጫለሽ። system ኡ ብቻ እንትን ለማለት ነው።
okay ጠዋት ነበር ያስገባችሁት አይደል?
አዎ አዎ አዎ ጠዋት የሆነ ሁለት አዎ፣ ሁለቴ ኮምፒውተር ድጋሜ አዎ ድጋሜ መጀመሪያ አፕሪል ጀምጭ ከዛ ደግሞ ድጋሜ ሌላ ኮምፒውተር ይዤ መጥቼ ነበር።
ሲስተም- እሺ ሚግሪን ሚግሪን ሆቴል ነው ሆቴል ያልሽኝ?
አዎ እሺ አንዴ እሺ
ሄሎ ሄሎ አቤት ሰላም ነው።
እግዚአብሔር ይመስገን እ፣ ጠዋት እንትን ከሰዓት ደውልሻል ብለኸኝ ነበር አዎ አልደረሰም።
ስደውል እኮ ስልክ አይነሳም ወዲያው ነበር የጨረስኩልሽ ኧረ እባክህ አዎ በቃ አሁን ልምጣ።
እ፣ አሁን እ፣ ትደርሻለሽ እኔ እንጃ መኪና ስላለ አስራ አንድ ሰዓት እሺ።
ነው የምትወጡት።
አዎ
እ፣ ክፍያ ስንት ነው? ክፍያ እ፣ ክፍያ ዘጠኝ መቶ ሀምሳ ብር ዘጠኝ መቶ ሀምሳ ብር።
ዘጠኝ መቶ ሀምሳ ብር እሺ እሺ cash register ኡ ማሽኑ ብቻ ነው ይዤ የምመጣ ሌላ ነገር ማሽኑ አለ?
አዎ ማሽኗን ይዘሽ ነይና test አደርገው ይጣልሽ